Gadlampula.
አማርኛ አፈን ኦሮሞ ሄሎ
ኤላን ደጋ አማርኛ አይችሉም።
አቺ ለፋን ኦሮሞ አማርኛ የሚችል ሰው አጠገቡ ላይ የለም ወይም እንግሊዘኛ።
አፈን ኦሮሞ አዛይ
ሄሎ ኦሮምኛ ኤላን ደጋ
ኦሮምኛ አንችልም እኛ።
አማርኛ አችልም
የአምቡላንስ አገልግሎት ፈልገው ነው ወይስ? hello ይሄ ተድላ አምቡላንስ የአምቡላንስ አገልግሎት ነው።